እዚህ ሰፈር የትን ይላል? ናሊ ናሊ
ሄሎ ሄሎ፣
ሰላም ጤና ይስጥልን።
አብሮ ይስጥልን ሙዬ፣ እግዚአብሔር ይመስገን።
እግዚአብሔር ይመስገን። በቀደም ለትኬቱ ተመስግቤ እሺ አዎ፣ በዚህ ጋር ግን account እንልክልሃለን ብላችሁኝ አላካችሁልኝም። እንዴት ነው ሞላ?
ዜሮ ዘጠኝ አስራ ሰባት አስራ ሰባት ሰላሳ ዘጠኝ ሰላሳ ዘጠኝ አርባ ስድስት እሺ
አርባ ስድስት ስልሳ ስድስት
አርባ ስድስት ስልሳ ስድስት ዜሮ ዘጠኝ አስራ ሰባት ሰላሳ ዘጠኝ አርባ ስድስት ስልሳ ስድስት ነው።
አዎ እሺ አሁን account ኡን text አደረግልሻለሁ።
እሺ አድርጊልኝ። እሺ ቦታ አለ አይደለ? ለአራት ሰው ቤት ምናምን አስይዤ ነበር።
አለ አዎ፣ በዚህ የተወሰነ ቦታ አለ፣ ግን ቀድሞ okay።
ያስፈልጋል።